ሄሎ ጤና ይስጥልኝ። አቶ ይርዳ ነውና
አቶ አቶ ይርዳ ሞላ?
ኖት?
አቶ ይርዳው አይደለሁም። ተሳስተሽን እሺ ስሙ እም፣ እሺ በዚህ ስልክ ኬት ነሽ?
አቶ ይርዳ የሚባል ሰው ያውቃሉ?
ወይ አላውቅም።
ከአሪፍ ፔይ ነበር የምደውለው እኔ።
ከየት አልሽኝ?
አሪፍ ፔይ ቻኖሊ ላይ ችግር አጋጥሞት ነበር። ቻኖሊ branch፣ የሰሚቱ branch ላይ እሺ እ፣ ካርድ ተጠቅመው ነበር አዎ
እ፣ በሀያ ስምንት በፈረንጆች ሀያ ስምንት ማለት ነው ነበር የተጠቀሙት።
አዎ አዎ እሺ ችግር አጋጥሞት ነበር ያን ጊዜ ያኔ ያው double ሁለ አዎ።
ሁለቱ ቀን ተቀንሶ ነበር። አዎ እህ፣ ሁለት እና- ጊዜ ተቀንሶ አንዱ ብቻ ነው የገባላቸው ለእነሱ።
አዎ አዎ
እሺ ደመያቸው አሳይ- ከእርሶ ላይ በ text message ደርሶታል ሁለት ጊዜ መቆረጡን?
አሳየሁት እኮ የተቀነሰበትን አሁን ልጁ ጋር ከዛ እየተቀን- ተቀንሶ እያለ እም፣ ተቀንሶ እያለ ከ account ኤ አይ እኛ እኛ ማሽን ላይ አይታይም ድጋሜ ይቆርጣል እና ድጋሜ ቆረጠው። ከዛ ማሽኑ ላይ አሳየኝ።
እሺ፣ የገባው ይሄ ነው፣ ሁለተኛው ነው የገባው።
እህ፣ ከዚህ በኋላ እ፣ ቸ- ከ- ከ- ከተቀነሰብህ ከ account ደውልልናል። እኔም እሺ።
አልተቀነሰብኝም፣ አልደወልኩም።
አልተቀነሰ- አልተቀነሰቦትም።
አዎ ስለዚህ እም፣ እ፣ ሁለቴ አልተቀነሰም ማለት ነው። አንዴ ብቻ ነው የተቀነሰው።
አንዴ ብቻ ነው
እሺ ደመያቸው
ነው ሁለት ጊዜ ነው የሚያውቀን። እኔ በጣም በዚህ balance ኤን በደንብ ወጪዎችን ስለማወጣ እህ፣ እኔም ስላልገባኝ ተውኩት በቃ ም- እንጂ ሁለት message ላይ ሁለት ነው የሚያሳየኝ።
እሺ፣ ከዛ በኋላ ምልሽ ብዙ ከ account ኤ ተልተል በ ATM ምንም ምንም በ- በሞባይል ባንክም ስለምከፍል እሺ፣ balance ኤን ማወቅ አልቻልኩም። ግን ያኔ message ላይ ሁለቱን አሳይቼዋለሁ። ሁለቱ የተቀነሰውን አሳይቼው እሺ፣ ሆ- የገባው ግን ይሄ ነው ብሎ ማሽኑ ላይ አሳይኝ ወጣሁ።
እሺ።
አ- አለ ብር ነው፣ ግን፣ አለብህ ነው።
እም፣ አይ ሁለት ጊዜ ምናልባት ተቆርጦበት ከሆነ እኛ check ማድረግ ፈለግን ነበር።
አዎ check አድርግልኝ ብዬ ሰጥቼው ነው messa- ስልኬ ላይ አሳይቼዋለሁ። message ላይ አሁንም አለ።
አዎ የእርስዎን balance check ማድረግ ይችላሉ። ደንበኛችን balance ዎን ሁለት ጊዜ ተመሳሳይ amount ተቆርጦ ከሆነ ያ- ስልኬ ያሳዩታል።
ላይ እንትኑ ነው ያለው። message application።
አሳየሁት እዛው ላይ እዛው በዛው ሙመት ሰዓት እየጻፈ አሳየሁት። ከዛ ማሽኑ ላይ እም፣ አይ የገባው ይሄ ነው አለና ገባና አንድ ሺህ እሺ።
እንደውም amount ኡን አስታውሰዋለሁ። አንድ ሺህ አዎ።
አራት መቶ አርባ አዎ አንድ ሺህ አራት መቶ አርባ ብር።
አርባ ስለዚህ ይሄኛው ነው ብሎ ማሽኑ ላይ አሳየኝ እኮ እሺ ከዛ የኔ ተቆርጦ ሁለት ጊዜ ተቆርጦብኛል፣ አልተቆርጠኝም። በቃ በዛው ቀኑም እየሄደ ሌሎች ወጪው ሲኖሩ ማወቅ አልቻልኩም።
ማወቅ አልቻሉም። okay አዎ
እሺ ደንበኛችን አቶ ይርጋ ማለት ሳይሆን ዘመኑ ይርጋ ነው የሚባለው።
ዘመኑ ይርጋ ምናልባት አዎ።
የተሳሳተ ስም ሰጥተውን ይቅርታ።
አዎ። እሺ አሁን ደንበኛችን እንትን እሺ፣ ሪፖርት እሺ፣ እሺ።
ወይ ከ- ከ- ከአቢሲኒያ ባንክ ነው ያሉት?
አቢሲኒያ ባንክ አዎ። እሺ ማረጋገጥ ከቻሉ ያረጋግጡልን። ደንበኛችን ምን ይሄ ሁለት ላግዝሽ?
ጊዜ አ፣ ሁለት ጊዜ ከተቆረጠቦት እንዲመለስሎት ማለት ነው። እሱ እኔ ማወቅ ምንም ፈልገን አልቻልኩም። ይቅርታ እንደ እግዚአብሔር ምስክሬን ነው ማወቅ አልቻልኩም።
እሺ
እናንተ ከባንክ ጋር ሪፖርት ገብቶላችሁ ከሆነ መልሱልኝ አለ። ወለዚያ አዎ እኔ እኛ ጋር አልፏል።
መ- መግባቱን እኮ አያሳየንም። አንዱን ብቻ ነው እኛ ጋር የሚያሳየን። ለዛ ነው።
አዎ፣ ያ message ኡ ላይ ግን ሁለት አሳይቶ አሳይቼዋለሁ ያኔ በወቅቱ። ከዛ በኋላ አንዱ ነው ያለ አለኝ። okay አልኩት። ምን ታደርጊያለሽ?
እሺ ደንበኛችን እሺ የካርድ ATM ካርዶ ላይ ማለት ነው እ፣ አ፣ ቁጥሮች አሉ አይደል? የመጨረሻውን አ፣ አራት ቁጥር ይነግሩናል። ATM ኡ ላይ check እንድናደርገው ድጋሜ።
ቆይ እስኪ ልየዋ።
እሺ